ጤና ይስጥልኝ ቤት ቤት ከአራት ነው የዋኩም ልርዶ አማኑኤል ሰላም ሄሎ አቤት ተሰማ
አለሁ እግዚአብሔር ይመስገን ሰላም ነው
አለን አንድ በአንድ ስም የወደቀ ትኬት ነበር የተራዘመ አለ እሺ ሀያ አራት ሰዓት ጠብቁ እሺ ለተራዘመው ጨዋታ ግዴታ ሀያ አራት ሰዓት መጠበቅ ስላለበው ትላንት ሊካሄድ ከነበረበት ጨዋታ የጨዋታ ጊዜ በቦነሳ ኤግዛክትሊ ሀያ አራት ሰዓት በኋላ ይስተካከላል እሺ እሺ ተደወሉ እናመሰግናለን መልካም ቀን ይሁንልዎ
ኧረ ሰው ተነግረህ